ነኝ ደስቱ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
VIP ትኬት እና ቦታ ፈልጌ ነበረ። link ኣቸው አይሰራም። እሺ እንዴት ነው የማደርገው?
ትንሽ ማልበት እየወርቅ አያሌ
እሺ፣ ስልክሽን ትገኛለሽ?
የዚህ አስራ አንድ እሺ አስራ ሁለት
እሺ ስልሳ ስልሳ ስምንት
እሺ።
ትገቢያለሽ። ቤት ተጨማሪ ሰው አለኝ ብዛት ስንት ሰው- ብዛት ስንት ነው?
ሁለት እሺ ሁለት
ሁለት።
ከኔ ጋር
አዎ VIP ማለት ነው።
አዎ አዎ እሺ እሺ። እሺ ቦታ ይዤልሻለሁ።
እሺ እ፣ አሁን የተለቀቀው አለ አይደለ? የጮብ ደንቅ ልጆች ቪዲዮ አዎ
እዛ ላይ ዲስክሪፕሽን ላይ እና comment ላይ link አስቀምጠናል።
እሺ
እዛ link ላይ ስትገቢ አ የዩቲዩብ ስልጠና ለመውሰድ stand-up comedy ላይ ለመታደም ምናምን የሚሉ ምርጫዎች አሉ።
አ ሰው stand-up comedy ላይ ለመታደም የሚለውን ስትነኪው ቢኒያ መለሰ የሚል account ታገኛለሽ ወደ ታች።
እሺ ሰው በዛ ክፈይና
እሺ ከዛ ቲኬቱን የምትፈልጊ ከሆነ አሁን እሺ እ፣ አንደኛ ደንበል ፊት ለፊት አበሩስ ህንፃ አራተኛ floor ቢሮ እሺ።
ቁጥር አራት መቶ ሰባት ወይም ደግሞ ኢንተርኮንቲኔንታል ሆቴል አሁንም እየተሸጠ ነው ቲኬቱ መውሰድ ትችያለሽ። ካልሆነ ደግሞ የዕለት ሁለት ቀደም ብለሽ መጥተሽ መውሰድ ትችያለሽ።
መልካም እሺ እሺ thank you መልካም ቀን።